የጤና ስጥን ኢንፌክሽን በማኮንደርዶ ሰላም ነሽ? እኔ አተኛ ጊዜ መደወል ቅድም ጠዋት ነበር የወርኩት ወደ ምሳ ሰዓት አንድ ኬዝ አስመዝግቤ ነበር። ምን ተኩል ይደወላል አለች። መጀመሪያ ጠዋቱ ላይ ነበር ምን ተኩል አለች። እስካሁን አልተደወለም። ስልኳንም አልያዝኩም። እ? ተክሌ ተክሌ አ፣
እሺ ስንት ሰዓት ነበር የደወሉት?
ምሳ ሰዓት አካባቢ።
እሺ ከዛም ደግሜ ደውዬ ነበር። አሁን አራተኛ ነው።
እሺ ስምንት ተኩል ይደወልልሃል ላይ ነበር ስል አልደወለችም።
ጠበቅ- ጠበቆቹ ስላልገቡ ነው የሚሆነው። ልክ እንደገቡ ይደወሳል።
እሺ ተክሌ ይልኝ። አንቺ ሰውኝ ማን እንደሆነ አላውቅም። አንቺ ነበርሽ ቅድም ያናገርሽኝ? ሌላ ሰው ነው?
አልነብልነ እንደውልሎታለን